ቤት ከዳና ይባከሙ ለዳው
እንትን ቤት ቤት ላይ ያለው አባተር እምቢ አለኝ፣ አልከፍት አለኝ።
ምንድን ነው እምቢ ያለክ? ምንድን ነው የሚልህ?
አሁን በቃ ምንም ነገር አይልም። ዝም ብሎ በቃ ዝም ብሎ search ብቻ ነው የሚያደርገው።
እስኪ አንዴ ጠብቀኝ።
ሊያደርግ ይችላል። ባለፈ
hello ወይማ እሺ፣ እኛም check እናደርገዋለን። እሺ አባቴ፣ ግን እስካሁን ያለን information እንደሚሰራ ነው። check አደረግነው፣ አሁንም ይሰራል። እሺ
እሺ፣ ግን እኔ እሺ፣ ያደረክ ሞክረው። ስልክ እ ስልክህን refresh እያደረክ ሞክረው እና እኛም check እናደርገዋለን። እሺ እሺ፣ እናመሰግናለን ስለደወልክ። እሺ፣ መልካም